ኤርፎርስ ልቤ ተቃጥለ ውሃ ስጠኝ እስኪ በናሽ ቢንታ
ሄሎ ጤና ይስጥልኝ New Day ሆቴል ነው አ እ አድራሻችሁን በትክክል ለማወቅ ፈልጌ ነበረ
እሺ ከጎላጉል ወደ ቦሌ መድኃኒዓለም በሚወስደው መንገድ ነው ያለነው ራዲስ ሆቴል ሳይደርስ
ራዲሰን የት ሆቴል
አውራሪስ ሆቴል ሳይደርስ ኦ እሺ thank you so much በጣም የኛ New Day ይባላል አስፋልት ዳር ነው ያለው እሺ